ስተክ ዘሌት ተቀን ስተክ ሌት ተቀና የእምባዬ ፏፏቴ መላለጠው ፊቴ መላለጠው ፊቴና ትዝታሽ ማረከኝ ባይኔ የአየውሽ የባህር ዳር ለምለም እንቁዳዬ ነሽ መልክሽ ቢመስለው የጠዋት ፀሐይ ጮራ ልሸፍት ተነሳ ልቤን ከአንቺ ጋራ የሌሊት ጨረቃ መሳይ ፈገግታሽ የልቤ ተስማሚ እንጉዳይ ነሽ እንጉዳይ ነሽ